ጤና ይስጥልኝ። አሪፍ ፔይ ዳዊት ነኝ። እባክዎት አቤት። hello ጤና ይስጥልኝ። አሪፍ ፔይ ዳዊት ነኝ። እባክዎት ምን ልርዳው?
አ፣ በአሪፍ ፔይ ብር ከቴሌ ብር ወደ ጃምቦ ቪሳ አስገብቼ ነበር እና የቀደሙን
እሺ ደውዬ ደውዬ ነበር። አሁን
እሺ
አ፣ እንትኑን screenshot አንስተ ላክልኝ ብለህ ነበረ። ያው በጽሁፍ ልንገርህ ብዬ ነበር። አሁን እንትን እሺ።
በትንሽ ስልክ ስለሆነ ብዬ እባክዎትን ይንገሩኝ።
አ፣ በካፒታል የተጻፈውን ልንገርህ እሺ
B
እ- እሺ F B F T
እሺ BF አምስት C
አ BF C ነው ያሉኝ አይደለ?
B F T
እሺ T
አምስት አምስት
I
እሺ
ኦ
capital I ነው።
አ አ capital I ነው።
እሺ ሁሉም ca- ሁሉም ካፒታል ነው። ከዛ ኦ
capital I ከዛ capital O ነው ያሉኝ።
አ እሺ
አምስት
አምስት O
O
F
F
ከዛ V
እሺ ደንበኛችን confirm ላድርጎት እ፣ አ B confirm ላድርጎት አንዴ።
አ እሺ እሺ B እንደ ball B F B እንደ ball
አ F እንደ football
አ T እሺ like ታደሰ
አ አምስት ቁጥር I like ice cream አ O like ኦሞ
አ
አ፣ አምስት ቁጥር አዎ O like ኦሞ አ F like fast
V
F like fast ከዛ ደግሞ የመጨረሻው የመጨረሻው V ነው።
V like S violin V አዎ
እሺ እሺ እ፣ ይህንን አስተላልፍሎታለሁ ሌላ ምረዳዎት ነገር አለ አይ ሌላ የለም። እቺ ነው ነው ለማረጋገጥ።
እሺ ስለ ደወሉ እናመሰግናለን አገልግሎት ላይ ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ምሽት ይሆንሎት